Hello ጤና ይስጥልን ቤስት ቤት
ሰላም ነው። ቦነስ አለቀ ብለን ነበረ።
እሺ ከአስር ኮዱ ነገር cashier code ኡን አስር አስር አስር አስር አይደለም አይደለም አስር ብቻ ነው።
እሺ አስር አንድ አስር አንድ ትጽፍና ሀምሳ አራት ትላለህ።
እሺ
ሰላሳ ሶስት
እሺ ስልሳ ስምንት
ገና የሚቀሩ ጨዋታዎች አሉ። እሺ
አይ፣ ያልተጫወቱ አ- ዛሬ በአምስት አንድ ጨዋታ አለ ዘጠኝ ሰዓት ላይ የሚጀምርሽ
አዎ፣ እሱ ብቻ አንድ X ገብቷል። እሱ ብቻ ነው ያለው ማለት ነው።
እና አንድ ደግሞ postponed የሆነ ጨዋታ አለ። ያው ሀያ አራት ሰዓት መጠበቅ አለብን።
እሺ ይሻላል